ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ዋኮ ምርዳው ሰላም ጤና ይስጥልኝ ሰላም ነው እናቴ ሁለት ጊዜ ምናምን ደውዬ ነበር ከጠዋት ጀምሬ እየደወልኩ ነበር ዊዝድሮ አድርጌ እንትን ብሏል ሳንቲ ላይ አንተ ላይ ታናግራችኋል
አረ የእነሱ ስልክ አይሰራም
እ
የእነሱ ስልክ አይሰራም የእነሱ ስልክ አይሰራም የእኛን ሰፖርቶች አውርታቸው ነበር አውርቻቸው ነበር ብዙ ጊዜ በተጋጋሚ አ- አሳውቀውልሃል ለሳንቲ አሳውቀናል አዎ የእነሱ የሳንቲም ፔዮች ችግር እኮ ነው ማለት system አቸው fail አድርገው አሁን manually ነው እየከፈሉ ያሉት እና እኛ ቆይ አሳውቀናቸዋል አሁን ሌላ ሌላ ሞክሬ አንድ በ- አወጣልኝ እንትን አለ ሰራ ሰራልክ የበፊት ነው ያልገባልክ የትላንቱ ግን አልገባም ሁለቱ manually ነው እየከፈሉ ያሉት በጣም ብዙ transaction ስላለ ነው ትንሽ ታገሰን እኛ የእኛን support ኦች ካወራቸው ያሳውቃሉ so ይገባልሃል አሳውቀናል ምናምን ብሎኝ ነበር እናንተ ጋር ምንም የሚሆን ነገር የለም ይህ በጣም በ- በ- የብዙ ሰው ነው እና በጣም ብዙ ነው ለእነሱ ያም ቴሌግራም ላይ እየላክልላቸው ያለ ከቤት ቤት ቁርጥና ለእነሱ እየገ- ለከስተመር እየገባልን አይደለም እና ያው ማኑዋል እየከፈልን ነው ትንሽ ታገሱን ነው የሚሉን እኛንም ግን ሰፖርቶችን ካወራ በእርግጠኝነት አሳውቀውልሃል የእነሱ ስልክ አለ እንዴ የሳንቲም ቢዎች እ፣ አለ ስንት ነው እሺ ዜሮ
ሰባ እንትን የላቸው ኖርማል እ፣ ዜሮ ዘጠኝ ሰባ እ፣ አርባ ሰባት
እሺ አርባ ሰባት አርባ ሰባት አርባ ሰባት አርባ ሰባት አስራ የሚለው ስድስት አዎ አዎ እሱ እሱ ጋማ ደውዬ ነበር እሺ ስልኩ ዝግ ነው ዝግ ነው ነው የሚለው እ፣
እሺ ሌላ ዘጠና ሶስት አማራጭ ስልሳ አለ?
ላይ ሲሞክርላቸው short code ዘጠና ሶስት ስልሳ ስልሳ አዎ እሺ፣ ስልሳ ላይ እሺ፣ ሞክርላቸው እሺ እሺ።
ለደወልክ እናመሰግናለን መልካም ቀን እሺ ምናምን